There you go. Not an end job. Look at it. You want something?
አሁን የዚህ- የዚህኛው ከተነሳ ያኛው I'm not. ያኛውም፣ አዎ፣ ይገባል። እንዳለ አሳፋሪ ነው።
መስመር ተይዟል እኮ ነው የሚለው።
ምን መስማት ይቻላል የሚሉት
ምክንያቱም እሱ እኮ እኔና ማን እያወራ ነው ያለው? ሽያዋ ደግሞ ደግሞ ኃይል ስልኩ ነው ሳምቦች አይሰሩም
ሳምሰንግ
ሮቢጣ ጣሙ ኮኔክትድ ነሻ አንተ ደግሞ አርባ አራት አርባ አርባ አንድ አርባ አንድ
መጀመሪያ እንደ ቅድም የደወል ነው በዚህ ነው።
አርባ አንድ አድርጊ። ታጥበሽ በራሱ። አየህ ማን ነው ይሄ?
የኔ በአርባ አራቱ ደውዬ ስልክ ይመርጥላል እኮ። ሳይት ደህና ቀይር ኖ ኖ ቀይር።
ያ
እ
በአርባ አንዱ ተይዟል።
ምንድን ነው የሚለው?
አርባ አንዱ ተይዟል። አርባ አራቱ ደውል እያለ ነው። በአርባ አራቱ ሲደወል ይገባል።
አንድ ንዝጋት ናችን ሳፋሪ ነው አይኮ
እና ወይ ቀይር ጥፋት
መጎተት አለብኝ።
ለመርዳት ትንሽ ያስቸግራል።
እንዳትዘጋ መዝጋት ነው፣ እንዳይገባ እንዳትዘጋ አድርገህ ነው።
ነው። ገብቶሃል።
እንዳይዝጋ አድርገህ ነው።
አሁን ዛሬ ልዝጋበት።
እና ማድረግ አይቻልም። አይ ይሄ ቴክኖ ነው የሰራው።
ተይ ተይ መጀመሪያ አንድ ነገር ነው።
ጋድ ያልተነሳ ስልክ እኮ ነው።
ለምንድን ነው አንዳንዶቻችሁ ቆርጦ ነው የሚያመጣው?
no no no ይሄ አልተነሳም። ይሄ እኮ የኔ ስልክ ቁጥር ነው። አልተነሳም። እየጠራ ነው። በአርባ አራቱ end call በለው።
አይሰራም።
on hold ቆይ ቆይ ቆይ አንተ ዘግቶብሃል።
ይሄ እኔ እኮ ቆይቷል ከተዘጋ። ለዛ እኮ ነው
በተዘጋ ስልክ ነው እየደከምን ያለን።
ኤንድ ኮል በለው በቃ የኔን ነው የሚዘጋው።
አይደለ?
አዎ ነው አዎ
ምረጣው። እሺ የመረጥኩት እኛ ተግብረው። ኧረ ዮዋ ዌብሳይቱን ቀይረው ከብራውዘር አረ ምንም ብራውዘሩ እኔ አይደለም።
ክሴን ላምጣ ላሳያችሁ